ጠብታ አምቡላንስ
hello አቤት ጤና ይስጥልኝ የኔ እመቤት አብሮ ይስጥልን ጠብታ አዎ ጠብታ ነው
አምቡላንስ ፈልገን ነበረ እሺ ከየት ወዴት መሄድ ፈልጋሉ ከዚህ ከገርጂ ከፖሊስ ጣቢያ አካባቢ ኮሪያ አካባቢ ማለት ነው ወረድ ብሎ ኮሪያ ሆስፒታል ናቸው ያሏችሁት እ?
ኮሪያ ሆስፒታል ነው ያላችሁት ሆስፒታል አይደለንም ቤት ነን መኖሪያ ቤት ውስጥ ነን እሺ ኮሪያ ሆስፒታል አካባቢ ነው አዎ ትንሽ ዮናታን church አለ አይደለ አዎ በዮናታን church ገባ ብሎ ማለት ነው okay እሺ እ።
እሺ ከ- ወደ ከዛ ወዴት ወደ ጥቁር አንበሳ
ቀጠሮ ነው
ቀጠሮ አሁን ነገ ነው ያላቸው ግን ትንሽ ስላመማቸው ነው መሄድ ስለማይችሉ
እ፣ ቀድማችሁ ደውላችሁ አሳውቃችኋል ለጥቁር አንበሶች አላቸው ጤና መድን ስላላቸው ኦክሲጅን ይጠቀማሉ ምንም አይጠቀሙም ስኳር ነው አሁን እንትን ያላቸው ስለዚህ በዛ መኪና ውስጥ መግባት ስለማይችሉ አምቡላንስ ፈልገን ነበር እኮ አዎ፣ እዛ ግን ማለት ነው እ።
ካላወቃችሁ የቱ ጋር እናደርጋችኋለን ታዲያ ካላወቁ እነሱ እሺ ብለው ይቀበሉናል ቤተሰብ አብሮ ይሄዳላ ያው ይቀ- እዛ ካደረሳችኋቸው እነሱ እንትን ይላሉ እሱማ ገባን እኮ እም፣ ግን ደግሞ ያለ ቀጠሯቸው ስለሆነ እ።
ትንሽ የማስቸገር ነገር አላቸው እዛ ጥቁር ጥቁር አንበሶች ያስቸግራሉ ስለዚህ አዎ።
ቀድማችሁ እናንተ ደውሉላቸውና ንገሯቸውና እኛ እ።
እንወስዳቸዋለን እመጣለን እሺ ምን ያህል ነው እናትዬ
የአገልግሎት ክፍያችን የሚሆነው እ፣ ሁለት ሺህ ብር ነው ሁለት ሺህ አዎ እሺ እሺ ላናግርና ልደውልልሽ እሺ መልካም።
እመቤት መልካም እሺ እሺ ይርስልኝ